ይስጥልን። ቺፕቺፕ ጤና ይስጥልኝ።
ዘይት ወጥቷል እንዴ ከ product?
አዎ አሁን ላይ የለም አይደለ? platform ኡ ላይ ተውታል
አይደለም። group already create የተደረገ group ነበረ።
እሺ ለማለት ስሞክር ግን እምቢ አለኝ።
አዎ out of stock ነው አይደለም የሚለው?
ምንም አይልም፣
ምንም አይልም።
የተፈጠረው order የተደረገው ምንድን ነው ታዲያ የምታደርጉት?
ይሄ አሁን refund ነው የሚደረግልዎት። የእርሶ ብሌን ኖት አይደለ?
አዎ።
ስለዚህ የእርሶ አሁን አንድ ሺ አምስት ብር refund እናደርግልዎታለን።
አሀ እንጂ ወጥቷል ዘይቱ
የለም warehouse ው ለዛ ነው join የማያደርገው ሌሎች ሁለት ሰዎችን ስላለቀ። ስለዚህ አሁን ይህን refund እናደርግሎትና fail ሲያደርግ ከዛ በኋላ እንደ አዲስ order ያደርጋሉ ማለት ነው። ያው warehouse ሲገባ እዛው ላይ ይመጣል።
ምን ያህል ቀን ይፈጅባቸዋል ለማምጣት?
እሱን አሁን እርግጠኛ ሆኜ አልነግሮትም። ያው አቅራቢያችን ሲያቀርብልን ነው ግን እስቲ ዛሬም ገብተው አሁን check ያድርጉት። maybe ዛሬም ሊገባ ስለሚችል ነገም ሊገባ ስለሚችል check ያድርጉት እና እዛ ላይ ካለ order ያደርጋሉ። ይሄኛውን ሪፈንድ እናደርጋለን። ዛሬ ነበር እኮ order ያደረኩት እና እኔ ራሴ
ስለዚህ ወይ maybe ነገ ከነገ ወዲያ እስቲ check ያድርጉት። እሺ ይሄኛው fail ሲያደርግ refund እናደርጋለን። እሺ መልካም ቀን፣ እናመሰግናለን።